Hello hello አይ ሰላም ነው።
ሰላም ነው።
እግዚአብሔር ይመስገን።
ኤፍሬም ሁሉ አርቄ የሚካሸር ሲስተም ስላስቸገረ እየሰራን አልነበር ዛሬ እሺ ፊት እንድታደርጉ ምንድን ነው ችግሩ?
ምንድን ነው ምንድን ምንድን ነው?
ነው እምቢ አለ?
አይ ወደ ውስጥ እንትኑ ጋር ኳስ ነው የምሰራውና ሲስተም ውስጥ አያስገባም።
አዎ ነጭ እየሆነ ነው አይደለ? አዎ እየተሰራ ነው። እሺ ትንሽ ጠብቀን እ እ እ እ እየተሰራ ነው። ትንሽ ጠብቀን እሺ።
Okay እየተስተካከለ እየተሳችሁ ነው።
ነው?
አዎ እየተስተካከለ ነው።
እሺ እሺ እሺ እሺ